ጤና ይስጥልኝ።
እሺ አብሮ ይስጥልኝ።
ከአይፒ ነው የምደውለው። ደንበኛችን እሺ።
ደውለው መስመሩ ተቋረጠ።
አዎ አዎ
እሺ ዳሽቤት ላይ successful ይለውታል አይደለ?
አዎ ተልኳል ይላል። አዎ
እሱን screenshot አንስተው history ው ላይ ያለውን ማለት ነው።
እሺ አዎ screenshot አንስተው ቴሌግራም ላይ ይልኩልናል። ስልክ ቁጥር ልንገሮት እሺ እንሂድ።
የሚልኩበታል።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት ዜሮ አንድ አስራ ሶስት ሀምሳ ዜሮ አንድ አምስት ሀምሳ አምስት ሀምሳ እሺ አምስት እሺ ስሞትንና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን።
እሺ እኛ እሺ በኩል ላይ ጨርስ እናሳውቅዎታለን። ሌላ መረዳት እሺ።
ነገር አለ?
አይ የለም አመሰግናለሁ።
ስለደወልን እናመሰግናለን። መልካም እሺ።
ቀን ይሁንልዎት።